hello hello አብዱ ወይ እንትን አሁን complete ያልክ በይልኝ ያልከኝን order ብዬልሃለሁ። አ?
አልተባለም የተባለ አይመስለኝም።
እስኪ order ነበሩን አስታውሰኝ።
እሺ እ አስራ ዘጠኝ ሰባ ዘጠኝ አስራ ዘጠኝ ሰባ ዘጠኝ አ አይ ይሄንማ አልነገርከኝም። አዲስ ይሄ ይባል ይባል complete ይባል እኮ ያልኩሽ እኮ እሱ እኮ ነው። አስራ ዘጠኝ ሰባ ዘጠኝ እኮ ነው ያልኩት። በይው